ይወስዳል። ግን የት ነው የሚሄደው? የት hello፣ ይኸው እንጀራ ይታል ገበሬ hello፣ ይኸው እንጀራ ጭማሪ ነው።
ወይ ወይ ቢስ ነው መርጧል። ቢስ ነው ሰባ ስምንት ሰባ ሰባት ሰባ ስምንት ሰባ ሰባት እሺ pizza bag የለውም እና ለእኔ አስገብልኝ ምርቴ።
እ ከአንድ driver አውጥተን ወደ አንድ driver ማስገባት pizza አይ- ይሆናል።
አይ ነው አይቻልም። አዎ፣ ግን የ pizza bag ስለሌለ pizza bag አለኝ ይሁና፣ ምግቡን pizza ካለው አስገብልኝ፣ ከሌለው በቃ መውጣት ይችላል።
እኔ ግን ከ KFC ምንም ሊገባኝ አልቻለም። ዶሮ ጣሱ ዳቦ ለምን ይሰጠኛል? ግን staff ሚኪ እንጀራ ገርጂ እኔ ልሂድ ነው? እኔ ደስ ያለኝ እሄዳለሁ። ሁለት አንድ ልጅ እሄዳለሁ ከፈለግህ። ሌላ
ማነህ አንተ? hello ሌላ ማነህ? ማነው ስምህ?
እ፣ ብዙ ነኝ ብዙ ነኝ ሰባ ስምንት ሰባ ለእኔ ነው የምታስገቢ ነገር ሰባ ስምንት ሰባ ሰባት ግን አምስት መቶ ብር ዲፖዚትን ጨረስኩ። አረጋት ኪሎ ኪሎ ሜትሩ ነው ያው አራት ነጥብ አራት ኧረ፣ ልክ ነው
hello ይቀንሳል። ሌላ ሌላ ከሙሉ አለም hello አዎ አዎ ከሙሉ አለም አዎ ከሙሉ አለም ይወጣል፣ ግን ወ- ከአንድ driver ወደ ሌላ driver አይገባም አሉ።
pizza bag የለውም። pizza እኮ bag አሁን አለ ሰባት
እና ይሄን ያህል ደቂቃ ካርድ ትጨርሳል። እሺ ካርድ ላኪልኝ እና በቃ ዝግ ዳይቻው። እሺ በቃ ውጭ ና ውጭ ና።
በአምንዴ